ሄሎ ሄሎ፣ አቤት፣ ጠናኸው ሌክስ ሞይስቸራይዘር መበገስ የማዊ
አለየሁም
ምን
አለይቼም። እኔ እንግሊዝ አልችልም።
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን። አብሮ ይስጥልን።
እ የአክሱማዊት የራይድ አገልግሎት መስጫ መቀሌ እ መቀሌ ነው። አክሱማዊት ራይድ የራይድ አገልግሎት መስጫ።
ነው መቀሌ ነው።
አዎ
ምን ልታዘዛ?
እርሱ ራሱ ነው የደወሉት።
እኔ አሁን ተደውሎ የነበረ ሆኖ ነው።
አ በስህተት ይሆናል። ይቅርታ በጣም እሺ እሺ እሺ።
እሺ